hello hello አቤት።
ሰላም አካቸችት ነበር ደውለው እሺ
ይቅርታ complain አቅርበው ነበረ።
አዎ እንትን ሁለት ትዕዛዝ ነበረኝ። delivery date ኡ አልፏል። ማንም የደወለልኝ የለም።
okay መቼ ነበር ያዘዙት?
እ በሀያ ስድስት እና እሑድና ሰኞ የሚገባ ማለት ነው።
በዚህ ስልክ ቁጥር ነው?
አዎ በአስራ ሁለት ቤት ነው የደወልሽው?
አዎ።
አዎ በዚህ ቁጥር ምን ነበር product ኡ?
እ ሁለት እንትን ሶስት potato እና ሁለት white cabbage።
እሺ ቆይ አንዴ ጠብቁኝ።
እሺ
admin ኗ ማነች? ሰላም ነች?
እ የእንትኑ የ አዎ አንዱ ደግሞ ሚናስ ቲመርጋ ነው ምናምን እንደዛ
okay ይሄ አልመጣልዎትም ነበረ?
አዎ ሁለቱም አልመጣልኝም። አንድ ትዕዛዝ ነበረኝ ቀደም ያለ እሱን ተቀብያለሁ። እ ማናት አለም የሚል በአለም የታዘዘ አ- ከአለም ተቀብያለሁ። አዎ ስለዚህ በሰላምና በሚናስ order የተደረገው አዎ፣ አዎ፣ ጥቅል ጎመንና ድንች ነው ያልመጣው።
አዎ አዎ አልመጣልኝም።
እሺ እነ- ለነገ ላስገባለሁት።
እሺ እሺ እናቴ።
እሺ የት ነበር location ኑ?
እኔ አብነት አብነት። እሺ ለነገ አስገባለሁታል።
እሺ አመሰግናለሁ።